የሰው ልጅ በእግዚአብሔር ኃይል ይቀመጣል። ታዲያ አንተ ሄሎ፣ ወይ እናት አቤት፣ ይሰማል?
ልኬልሻለሁ። ቴሌግራም።
በስልክ ነው።
አ 0939 እሺ፣ 51 51 51 አዎ፣ እኮ ልኬልሻለሁ።
ግን ምንም አልደረሰኝም።
ኧረ ገብቷል ይላል። እንዲያው right ምልክት ነው የሚለው ሰለሞን የሚል
ሰለሞን አ ሶል ወይም ሰለሞን እስቲ አጥፍተሽ አብሪው data ሽን እ ይገባል።
አይ አልደረሰኝም።
check አድርገሽዋል? ልክ ነኝ። zero zero ዘጠኝ ሰላሳ ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አንድ
አዎ፣ ቆይ ከገባ ግን እሺ እኛልሽ እሺ።
ደውልሽ ቆይ አንዴ ጠብቁኝ።
ዳታውን አጥፍተሽ ታበሪ ነበር።
ይሄ ስልክ ነው። በዚህ ስልክ ነው ቴሌግራም ያለሁት ወይ አዎ፣ ዜሮ ዘጠኝ ይህ አስራ ስልክ ሶስት ነው።
የሚለው አሀ ልክ ነሽ።
hi እሎታለሁ ይልኩልኛል። እኔ ጋር ምንም የደረሰ የለም። ያው hi ብዬሻለሁ እሺ hi በይ ብያለሁ።